ሄሎ
ሄሎ ሄሎ ሄሎ
እንዴት አደርክ?
እንዴት አደርሽ? ሰላም ነው?
ሰላም ነው? አለሁ። እኔ የምልህ እ ሄሎ አቤት አሁን ከጠየቁኝ ቀርቷል ምናምን ካሉኝ ቀርቷል በላቸው።
ኧረ እንዳትያቸው እንዴ መጨረሻ አልበላቸው?
እየሊቀ- አዎ፣ እግሩን አሞታ እየታሸ ነው ቢያት ታስፈልግ ደውል እ
ሰጣታለህ ወደ ዛሬ አዎ አስፈቅጃታለሁ።
ዛሬ ያስፈቅድካት አዎ እንዴ? ነገ መተህ እኮ መልቀቂያ ምናምን ማለት አይቀርም አይደል?
እኮ ግን እስከዛው ዝም ብዬ ላዝጋት።
አልሰንክም።
አዎ እግ- ያው እየታሸ ነው ቢያት እንዳትጠይቀኝ ብዬ እኮ ፈርቼ ነው። መጠየቁ አይቀርም።
ጠየቀችሽ እንዴት?
አይ መጠየቅ አይቀርም። ትናንትናም ስለጠየቀች ምን ሆኖ ነው የቀረው ምናምን ብላኝ ነበረ። እኔ እንጃ ምናምን አልኳት ትናንትና።
እ፣ ኧረ አልነግራትም እንዴ እግሩን ምናምን ወገሻ ምናምን ነገርኩህ ከዛ በኋላ እንዴ መች ነገርከኝ እንዴ? ከዛ እግሩን ሞት ነው ምናምን አልኳት። ከዛ በኋላ
አዎ ወገሻ እየታሸ ነው ቢያት
እና እ፣ እኔ እንዳወቅኩም ተጠየቀችኝ።
አዎ ደውዬልህ አልቻለኝም ምናምን ቢያት እየታሸ ነው ቢያት እ፣ እንትና ደግሞ ነገረከው ያሬድ እ እ መልቀቂያ መጽሐፍ ይኖርበታል ምናምን አለኝ።
አዎ ጠየኩት እኮ መልቀቂያ መጻፍ ይችልበታል አለኝ።
አዎ እንደወጣ ምናምን ቆጠረው እ ያው ማስያዣውንም እንዲለቁልክ ማስያዣውንም እንዲለቁልክ አዎ
አዎ እኮ መልቀቂያ ግድ ነው። አስገባለሁ። ነገ ምናምን መጥቼ አስገባለሁ።
ነገ ትመጣለህ ነገ ወይ ሐሙስ መጥቼ ምናምን መልቀቂያ ወይም አስገባለሁ።
ኦኬ አይ ነገ ይሻላል። አንቺ በመስመር እሱ ስታደውይልኝ ደግሞ፣ ልጠይቅ ብዬ ነው በመስመር ስታደውይልኝ ለምን እንዲያገኝማ በረዴ
ይቀጥታል። ይኸው ገና ዳታ ስከፍት ስድስት እንደተደወለብኝ።
ተደወለው
አዎ
ተደወለ አንተ
አዎ ይደወላል። data ስከፍት ምናምን በጣም ነው የሚደወልብኝ።
ያስተላልፈው እ
ወደ እኔ ያስተላልፈው አሀ፣ የመስመር ስልክ እኮ ነው ይጠራል። አንቺ ጋም ስላልገባሽ ነው ቢሮ። ሄሎ